ሄሎ ጤና ይስጥልኝ ጠብታ አምቡላንስ።
ጤና ይስጥልኝ ጠብታ ሆስፒታል አዎ አምቡላንስ።
አምቡላንስ ፈልገን ነበር።
አሁን ነው የፈለጋችሁት?
አዎ አዎ ለአሁን እንኳን የለንም፣ ይቆዩባቸዋል የተወሰነ።
እ እ እ?
አሁን የለንም፣ ይቆያሉ የተወሰነ።
እ፣ ትንሽ ቆያሉ የተወሰነ ቆያ የለም እኔ ጋር።
አዎ እሺ እንዴት ነው እ፣ እንዴት ሲመጡ እንዴት ማወቅ እንችላለን?
ስልክ ቁጥራችሁን ስጡኝና ልደውልላችሁ።
እሺ ያዥ ዜሮ ዘጠኝ አርባ አስራ ሰባት
አስራ ሰባት
አርባ አስራ ሰባት ሀያ ሶስት ስልሳ አራት
እሺ እደውልላችሁ።
እሺ እናቴ አደራሽ ምናሽ